ጤና ይስጥልን ቪዥን ኢትዮጵያ በሰዓሩ ነኝ። እባክዎ ምን ልርዳዎ?
እንዴት አደርሽ?
እግዚአብሔር ይመስገን። ምን ልርዳዎ?
እንትን ማሽን አስቸግሮ ነበር በእናትሽ ትናንትና።
እህ፣ እሺ ደንበኛችን የቢጃይ መለያ ቁጥሮት ወይም ደግሞ pin number ዎትን ይንገሩኝ።
pin number ልንገር፣ እሺ ሶስት ዜሮ እሺ፣ ዘጠና ሁለት ዘጠና ሁለት ሀምሳ አምስት ዜሮ ዜሮ ስምንት
እሺ፣ መስመር ላይ ጠብቁኝ። ፍቅር ጃምቦ ሀውስ ኖት?
ፍቅር ጃምቦ ሀውስ። አዎ።
እሺ ደንበኛችን ሙሉ ስሞትን ይንገሩኝ።
ደረጀ እሸቱ ተፈራ።
እሺ ስልክ ቁጥር አሁን የደ- የደወሉበትን ለያዘው።
አዎ እሱን የያዘኝ እሺ የት አካባቢ ነው የሚገኙት?
ቡራዩ ከታ
ምንድን ነው የሆነ አላቀዘቅዝ ነው ያለ ወይስ ምንድን ነው ችግሩ?
አረፋ አረፋ ያበዛ በጣም እም።
እሺ ደንበኛችን ጥያቄዎትን ወደ ጥገና ባለሙያዎች ተስተላለፍ ያለሁን ይመጣሉ። ሌላ መረዳት ነገር አለ?
አመሰግናለሁ። የሆነው ለጊዜ እሺ ስለደወሉ እናመሰግናለን። አገልግሎት ያሉትን ሀሳብ እና አስተያየት ከሚሰሙ ድምጽ በኋላ ያስቀምጡልኝ። መልካም ቀን።
መልካም ጊዜ